Hello Hello አቤት ሰላም ጤና ይስጥልን። ኬብሮን ፎቶግራፊ
አቤት ከዊፕላስ solution ድርጅት ነው የምደውለው። እ ከዚህ በፊት ዊፕላስ solution provider ላይ አገልግሎት ሰጪ ሆነው ተመዝግበው ነበር።
ምን ላይ ነው ያልሽኝ?
ዊፕላስ
Okay እሺ ተመዝግበው ነበር።
መሰለኝ። አዎ እሺ አይ አሁን ላይ application ኑ አገልግሎት መስጠት ስለጀመረ ኦንላይን በመሆኑ እርሶም ስራዎቹትን መስራት እንዲሁም ከ customer ኦች ጋር መገናኘት እንደሚችሉ ለማሳወቅ ነው።
Okay እሺ ምን ላይ ነው ማለት ነው?
application ኑ አላወረዱ አላወረድከውም? application ኑን ምን የሚል ነው ያልሽኝ?
ዊፕላስ solution provider
ቆይ እስኪ እሺ Play Store ላይም App Store ላይም ታገኘዋለህ።
አ- አለ አዎ።
አዎ በቃ register አድርገሃል ማለት ነው።
አዎ በቃ አሁን ላይ ኦንላይን ስለሆነ መጠቀም ትችላለህ። እንዲሁም ደግሞ ዊፕላስ solution user የተሰኘ app አለ ለተጠቃሚዎች ማለት ነው።
Okay እንደ ተጠቃሚ ሆነህ ደግሞ ሌሎች ማን ማን photographer ኦች እንዳሉ ማየት ትችላለህ። እ የታክሲ አገልግሎትን መጠቀም ትችላለህ። ምን ምን አገልግሎቶች አሉ የሚለውን ከአርባ አራት በላይ አገልግሎቶች አሉ። እነሱንም ማግኘት ትችላለህ እዛ ላይ ማለት ነው።
እሺ አመሰግናለሁ።
እሺ አመሰግናለሁ። እ ይ- ከይቅርታ ጋር በተጨማሪም እ user ኡን ልክ ስታወርድ የራስ የሆነ referral code ታገኛለህ። እሱን ለጓደኞች ለቤተሰቦች ስታጋራ ያዘጋጀነው challenge አለ። እሱም አሸናፊ ልትሆን ትችላለህ። እንዲሁም ባጋራኸው ልክ ደግሞ እኛ ጋር ታሳቢ እየሆነ ይሄዳል ማለት ነው።
Okay እሺ እሺ አመሰግናለሁ። መልካም የስራ ቀን ይሁንልክ።
አሜን እሺ እሺ መልካም